ሄሎ ጤና ይስጥልኝ። ሄሎ ይስጥልኝ። ማን ልበል?
ከቺፕቺፕ ነበር የምደውልዎት።
እሺ፣ እሺ። ምን ልታዘዝ?
እ order ነበሩት አይደል ያልመጣው? order አድርገው
ምንድን ነው ያልመጣው? ሁሉም የመጣ መስሎኝ ነበር።
ሁሉንም ተቀብለዋል።
እኔ አልነበርኩም፣ ሌላ ሰው ነው የተቀበለልኝ። ያልደረሰ አለ?
በነህሚያ ነው አይደለ? በነ አዎ፣ ነኝ ነህሚያ ነው።
አዎ። ስለዚህ ምንም የቀረ order የለም
check አላደረኩም፣ ሌላ ሰው ነው የተቀበለልኝ።
እኮ። እሺ check አድርገው ወይ ይደውሉልናል።
እሺ፣
እሺ፣ እሺ።